hello አቤት ሰላም ነው እግዚአብሔር ይመስገን
አለን withdraw አድርጌ እንትን approve እንድታደርግልኝ ነበር።
እሺ በዚህ ቁጥር ነው የ best bet አይ ልንገርሽ ዜሮ ዘጠኝ ሰላሳ አንዴ እሺ ስንት አልከኝ? ዜሮ ዘጠኝ ሰላሳ ሶስት እሺ ዘጠና አንድ እህ ሰላሳ ሰባት ሰማንያ ዘጠኝ
ስንት ብር ነው አንድ አንድ ሺህ ብር ሁለቴ ዛሬ ነው?
አሁን አሁን ቅርብ ሰዓት እሺ፣ ሰላሳ እሺ።
ደቂቃ አንዴ መስመር ላይ ጠብቀኝ እሺ፣ check ላድርግልህ።
እሺ።
አብርሃም ጌታቸው ነው አይደለ?
አዎ አዎ እሺ አንዱ ገብቶልሃል፣ እሺ። አንዱ ደግሞ process ላይ ነው፣ ጠብቀው። approve አድርጌልሃለሁ ሁለቱንም።
አድርገሽልኛል። እሺ፣ አዎ አመሰግናለሁ።
የሳንቲም ፔይ ቶሎ ስለሚገባ ነው፣ ለዛ ነው።
እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ምሽት።
ለሁለታችሁም